ይስጥልን። ዶንኪቲም ለርዳዎት
ጤና ይስጥልን አባ አብሮ ይስጥልን።
ዛሬ ነው እንትኑ ምንድን ነው እሸቱ
እ፣ አዎ ጀምሯል። አዎ ጀምሯል አይደል?
አዎ።
አልፏል። እንደዛ ከሆነ አይ አላለፈም፣ ገና እየጀመረ ነው።
የ- የት አካባቢ ነው?
እ፣ ሴሚስ ሚካኤል Economics Association ህንጻ።
Okay፣ አሁን ጀምሯል ግን አዎ already ጀምሯል። introduction እያደረገ ነው።
በቃ እሺ፣ እሺ አባይ እደውላለሁ፣ እመጣለሁ። ቲኬት ደህና አይደል?
አዎ እሺ፣ እሺ፣ እሺ።